ነው?
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ትናንትና ወጌሻ ላይ እንትን ለማለት ተመዝግቤ ነበር system online እሺ ስልክ እንደውላለን ስለሆነበት እስካሁን ግን አልተደወለም። ዛሬ ነው መሰለኝ ጀምረ
ምን አሉኝ? ይቅርታ መንገድ ላይ ነው መሰለኝ።
ትላንትና online system ላይ ተመዝግቤ ነበር እና እሺ
ግን እንደውላለን ነበር። ኢሜል አድሬስ ምናምን ይጠይቃል፣ ስልክ ቁጥር ይጠይቃል ምናምን።
አካውንት አላክ ነው?
አዎ አልተላከልኝም።
እሺ ድንገሮትና ማስገባት ይችላል ነው ሰው
እሺ አካውንት እም?
አካውንት ልላክልዎት?
አዎ ላኪልኝ ከቻልሽ።
እሺ እሉ አካውንት ላኪልኝ። እሺ እንደውላ እና- እናመሰግናለን። ይቅርታ ስልክ ል- በእኔ ስልክ ልደውል ስልክ ዜሮ ዘጠኝ ሀያ አራት
ስልክ ቁጥር አለዎት?
አዎ ዜሮ ዜሮ ዘጠኝ ዘጠኝ ሀያ
ዜሮ ዘጠኝ ሀያ አራት አስራ አራት ዘጠና አርባ ስምንት ዜሮ ዘጠኝ ሀያ አራት አስራ አራት ዘጠና አርባ ስምንት እና አርባ ስምንት አካውንት የሚላክ ማለት ነው።
አዎ እሺ እናመሰግናለን። በጣም ይቅርታ ስላላክን።
እሺ እሺ አመሰግናለሁ።
እሺ